ሄሎ ሄሎ እሺ፣ ሰላም ጤና ይስጥልን። ከራስ ደስታ ነበር የምንደውልልሽ።
እሺ።
አምቡላንሳችሁ ማሽን አለው?
አዎ ማሽን ያለን አምቡላንስ አለን። አዎ እሺ፣ አንድ ማሽን የሚፈልጉና CT scan የሚነሱ patient ነበሩ።
ምን አይነት scan ነው የሚነሱት?
head CT፣
ጭንቅላት ማለት ነው። brain ነው።
አዎ brain CT ማለት ነው።
እ፣ contrast አለው ወይስ የለውም?
ካ- ካለ contrast እሺ ሁለት ሺህ አራት መቶ ብር በያቸው። የአምቡላንስ ግን advance አምቡላንስ ሲሆን ግን ክፍያ አለው። በነፃ አይደለም።
ይሁን ንገሪኝ፣ ክፍያውን አጠቃላይ።
ኦ እሱ እነሱ ናቸው የሚነግሩሽ አምቡላንስ service የሚያደርጉት። ስለዚህ በዚህ እሺ።
ቁጥር መልሶ መደወልና communicate ማድረግ ይችላሉ አይደለ?
አዎ በቃ መልካም አስተላልፋለሁ።
የ CT scan ኑ ስንት ነው ያልሽው?
ሁለት ሺህ ሰባት መቶ ብር እሺ አምቡላንሶቹ ይደውሉልሻል። ሲቲ ስካኑ ለተሰባ ብራል። የአምቡላንሶቹ ይደውሉልሻል።